ደውልለትና
Hello
ጤና ይስጥልኝ ከቪዲያ ኢትዮጵያ ነበር የምደውለው።
እሺ እ ይቅርታ አሁን ደውለው ስ- እ አ እያስመዘገቡ ነበረ።
አ case number ብያት ድጋሚ ደውዬ የሰጠች አ እ እኔ ነኝ እና ተቋርጦ እሺ ነበረ እኮ አዎ እ መስመሩ ተቋርጦ የመጨረሻው ስልክ ሲመጣ በቃ ተዘጋቢ
አዎ፣ መስመሩ ተቋርጦ እ መዝግቤ እሺ ልነግሮት ነበረ።
እሺ እሺ እሺ ሰላሳ ስምንት አስራ ሰባት ነው አ አ ጠይቄ ነገረች ደውለው ነበረ።
አ ደውዬ ነበር ድጋሚ እሺ እሺ እሺ ስለ ሌላ የሚያደርጉት ነገር አለ?
አይ በቃ thank you እሺ እሺ እንዲፈጥንልኝ ቶሎ አስተላልፊልኝ እኔ ፍጥነት ነው አስተላልፍ ይሎታለሁ እሺ already ተላልፏል።
እሺ እሺ